ጤና ይስጥልኝ። ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
የዚህ ቤት አካውንት አንድ ብር አገራ ነው እ
ለስድስት እሺ
ያው
ምን ሆነብክ?
ስንት ብር ባስገባው ለስድስት ቤት ቤት አልገባም።
አዎ እሺ ከሲቢ ሚሴጅ ተላከልህ ለስድስት ነው እኮ ከሲቢ ሚሴጅ ይላካል አይደለ? ብሩን ሲቆርጥ
ሲቪ ብር አ
አካውንት ሚሴጅ ሜሴጅ ከሲቢ ብር ያው ቴሌ ቴሌ ብር ቴሌግራም ላይ ቴሌግራም ላይ ቴሌግራም።
ላክልህ።
አዎ ማን ነው ስምህ ቴሌግራም ላይ?
ቴሌግራም ሲቪ ብር አስገባው ያንተ ስም ማን ነው ስምህ? እ አለን ሐሰን
እ አለን ሐሰን አደን ሐሰን
እ አደን ሀሰን ሁለት መቶ ብር ነው።
አዎ አዎ እሺ የ CBE ብር ቁጥርህንም ላክልኝ። እሺ እዛ ላይ
ያው ቴሌግራም ነው እኮ ቴሌግራም ላይ ላ- አ- አሁን የደወልክበትና ዜሮ ዘጠኝ አስራ አምስት መጨረሻ ዜሮ ስምንት
ዜሮ ዜሮ ሰላሳ ስምንት